Hello ጤና ይስጥልን ዋሽንግተን የህክምና ማዕከል ጤና ይስጥልኝ የእኔ እናት ለመመዝገብ ነበር ቦታ ለማስያዝ ለመቼ ዶክተር ነው?
መላኩ ጋር ለነገ ነው
ሮብ ይኖራል አዎ አለ
እሺ ትመዘግቢኛለሽ የእኔ እናት
እኮ ቀጠሮ ይያዛል
እኮ መዝግቢኝ
እኮ ሊይዝ ነው አንዴ መስመር ላይ ይጠብቁ እሺ እሺ
ስልክ ይንገሩኛል
ዜሮ ዘጠኝ አስራ አንድ አስራ አንድ ሰማንያ ስምንት ሰማንያ ስምንት አርባ
አርባ ሰማንያ ዘጠኝ
ማነው ስም ገዛኝ ሽፈራው
ለህሮብ ነው
ለሮባው
እሺ ሁለት ሰዓት ተኩል ይምጡ
እሺ ይገባል አይደል
ይገባል አዎ እሺ እግዜር ይስጥልኝ እሺ